ፊት
መጣሁ። hello
ሰሞታ ደንበኛችን አ፣ ሙራድ ነጋሽ መሐመድ።
እሺ፣ አመልክተው ነበር።
አዎ፣ አይ ተልኮ ነበር። አሁን እ፣ ቴሌግራም በሌላ ስልክ ብዬ
ምንድን ነው የላኩልን ደንበኛችን?
አይ ሶስት መቶ ብር የሚል አያሳይም ነበረ ስትኝ ነበረ አ?
እሺ ደንበኛችን፣ አሁን ሶስት መቶ ብር የሚያሳየው ከነደረሰኝ ነው የሚያሳየው። ተልኳል ብሩን
የቴሌግራም ስሞትን ይንገሩኝ።
ቴሌግራም አዎ
አይ የቴሌግራም በሌላ ስልክ ነው እኔ አልጠቀምም ብዬ ይችላል።
እሺ በሌላ በሌላ ስልክ ነው የተጠቀምኩት እሺ ደንበኛችን የላኩት።
ስልኩን ስለዚህ ወይ በ- ንገሩን ወይ የእኔ ዘ- ስልክ ዜሮ ዘጠኝ አስራ ሶስት
የላኩበትን ነው ደንበኛችን። አሁን ማግኘት screenshot ኡን ማግኘት እንደነችል የላኩበት በሌላ ሰው ስልክ ላክ በቃ ከ- ከላካችሁ ላኩት ከሰው ጋር ሄጄ ነው እኮ ነው የላኩት። ገና አሁን እዛው ልመለስ ነው። እዛ ላይ አያሳይም የተላከበት
እሺ ብዙ ሰው ስለሚልክ ነው ደንበኛችን።
ታውቂ ያለው አይ ያው ዜሮ ዘጠኝ አስራ ሶስት የኔ እስከ አያቴ መለያ ካለ እ፣ የተላከውን በ- በሌላ ሰው ስልክም ላኪም ስላልሽኝ ማሟላት ያለብኝን እዛው እንዳላሟላ እኮ ጥዬ መጣሁ። በሌላ እኔ ስለማልጠቀም ነው።
እሺ ደንበኛችን አግኝተናል፣ እናመሰግናለን።
እሺ ስለዚህ ላ- ይለቀቃል። አሁን አዎ ሲስተካከል ነው ደውለን እናስወቅታለን።
በሩን አሁን ይለቀቃል ወይስ?
ሰዓቱን አናውቀውም ደንበኛችን።
እሺ።
በትዕግስት ይጠብቁን።
እሺ
መልካም ቀን ይሆናል።
መደወል አይጠበቅብኝም ከአሁን በኋላ።
ያው ደንበኛችን እናሳውቆታለን እሺ።
ደውለን።
እሺ
መልካም ቀን